ፍቅር ነህ አባቴ ፍቅር ነህ ፍቅር ነህ ጌታዬ በሰላም ኖራለሁ አልፎልኝ ያ ሁሉ ስቃይ ፍቅር ነህ አባቴ ፍቅር ነህ ፍቅር ነህ ጌታዬ በሰላም ኖራለሁ አልፎልኝ ያ ሁሉ ስቃይ ከቁጥር በዝቶ ኃጢአቴ በደሌ ቢያስጨንቀኝም ተስፋ ቆርጬ በራሴ ለማረፍ ሞቴን ብመኝም አልተሟጠጠም ትዕግስት ለልጅ ያለ ፍቅር አልነቀልከኝም ጨክነ ሕይወቴ ስለ ልኑር እንዳንተ ያለ እረኛ እንዳንተ ያለ ወዳጅ የትም አላገኝ ስፈልግ እድሜ ዘመኔን ብፈጅ እንዳንተ ያለ እረኛ እንዳንተ ያለ ወዳጅ የትም አላገኝ ስፈልግ እድሜ ዘመኔን ብፈጅ ፍቅር ነህ አባቴ ፍቅር ፍቅር ነህ ጌታዬ በሰላም ኖራለሁ አልፎልኝ ያ ሁሉ ስቃይ ገደቡን አልፎ አዘኔ ሲሰብረው ጽኑ ልቤን ብቻዬን መሆን ፈለኩኝ መሸከም ከብዶኝ ስድቤን እያቃሰትኩኝ ፈለኩ እየታመምኩኝ አባቴ አስተውያለው ፍቅርህን ተስለህብኝ ከፊቴ እንዳንተ ያለ እረኛ እንዳንተ ያለ ወዳጅ የትም አላገኝ ስፈልግ እድሜ ዘመኔ ብፈጅ እንዳንተ ያለ እረኛ እንዳንተ ያለ ወዳጅ የትም አላገኝ ስፈልግ እድሜ ዘመኔን ብፈጅ ፍቅር ነህ አባቴ ፍቅር ነህ ፍቅር ነህ ጌታዬ በሰላም ኖራለሁ አልፎልኝ ያ ሁሉ ስቃይ ምርጫዬ ስተት አይደለም ማፍቀሬ አንተን ለይቼ እመሰክራለሁ ስላንተ ሳላፍር አፌን ሞልቼ ምክንያት አትሻም ስትወደኝ ባዶ ሆኜ ነው ያየኸኝ በሸለቆ ውስጥ ተጥዬ ለዛሬው ክብር ያሰብከኝ እንዳንተ ያለ እረ ወዳጅ የትም አላገኝ ስፈልግ እድሜ ዘመኔን ልፈጅ እንዳንተ ያለ እረኛ እንዳንተ ያለ ወዳጅ የትም አላገኝ ስፈልግ እድሜ ዘመኔን ብፈጅ ፍቅር ነህ አባቴ ፍቅር ነህ ፍቅር ነህ ጌታዬ በሰላም ኖራለው አልፎ